hello ጤና ይስጥልኝ።
አብሮ ይስጥልን።
ከየት ነው?
አይላ ይባላል።
እ እ የት ብለው ነው የደወሉት ደንበኛችን?
አይ እኔ ተደውለው ስልክ አግኝቼ ነው።
በዚህ ቁጥር ተደውሎ እም
እሺ፣ መስመር ላይ ይጠብቁን ደንበኛችን።
እሺ
ደንበኛችን መስመር ላይ ያሉ
አዎ አለ።
መስመር ላይ ስለጠበቁን እናመሰግናለን። እ ቤት ዛታ ነው።
እሺ አዎ አዎ
እሺ፣ መስመር ላይ ይጠብቁን። ደንበኛችን መስመር ላይ ያሉ
አለው አዎ። ይሄ ድርጅት ነው ግን እናትዬ ይቅርታ።
እ አሪፍ Pay ስለ okay ነው okay። አሁን መጥተዋል፣ አግኝቻቸዋለሁ።
አዎ፣ አሁን መጥተው አግኝቻቸዋለሁ። ስልክ እምቢ ብሏቸው ነው።
እሺ፣ እሺ ደንበኛ እሺ አመሰግናለሁ። እሺ እሺ፣ አይ አግኝቻቸዋለሁ። እሺ እሺ